hello
hello ሰላም ጤና ይስጥልን።
የቴሌ ሽልማት እፈልጋለሁ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
ስ- ስጠኝ ሶስት ቁጥር ላይ አለ ለመጫወት የሚል game ኦችን ሰጠኝ።
ሲጫወቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
አይ የሰጠኝ ነው።
አ፣ ሲጫወቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ሶስት ቁጥር ላይ አለ የእድል ጨዋታ
እሺ ሰጠኝ ሰ- ሰጠኝ ሰማንያ አምስት ነው።
ዘጠኝ ሰማንያ አምስት
እሺ
እሺ